ጤና ይስጥልኝ ኢንቨስት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
አንድ ቤኪ ቤኪን ታገናኛለሽ?
ቤኪ እም እሺ ሄሎ
ሄሎ ቅድም የደወልኩልሽ ልጅ ነኝ።
ትኬት ነዋ።
እ ቆይ ቆይ ጠብቀኝ። አሁን አሁን የላኩላቸው እየጠበቅኩ ነው ምላሻቸውን። እሺ እደውላለሁ። በቃ እኔ ራሴ okay okay እሺ አባ እሺ